ጤና ይስጥልኝ። አስቴ ከመኝ ዋከው ምንደርደው
ሰላም ነሽ? ከዚህ በፊት አስመዝግበን ነበር ዊዝድሮዋል ከሁሉ ስፖርት ላይ
ትንሽ ድምፆ ትርቋል።
ከሁሉ ስፖርት ላይ ዊዝድሮዋል አስመዝግበን ነበር።
ከሁሉ ስፖርት ላይ ዊድሮ አድርጌ ነበር።
አሀ።
እሺ
እና እስካሁን ድረስ አልገባም ብሩ almost አስራ ሁለት ቀኑ ነው።
okay። ስሙትም አለ በደንበኛችን
ዮሴፍ ኤልያስ
ዮሴፍ ኤልያስ አሰለፈች በሚል
ቴሌብራው ቴሌብራው ደንበኛችን ስለተፈጠረው የረዥም ጊዜ መጉላላት በጣም ይቅርታ እንጠይቃለን። አሁን ተራ በተራ እየተስተካከለላቸው ነው። ደንበኞች እየተስተካከለላቸው ነው። ተመሳሳይ case ያላቸው ደንበኞች
እኮ ማለትም ከዚህ በኋላ ይቆያል ማለት ነው።
አይቆይም። በፍጥነት እየተስተካከለላቸው ነው። አሁን ላይ ባለፈው ሳምንት የ sys- የ system ችግር አጋጥሞን ነበረ። እሱ አንድ ተደርቦ ነው እም፣ ለሁሉ ስፖርት አሳውቀው ነበር።
አዎ
okay ምን ነበር ያሉት?
screenshot ምናምን ልከን ነበር።
ለእኛ አዎ፣ ለሁሉ ስፖርትን ማሳውቃቸዋል።
ይህ ማሳወቅ አለበት።
አዎ አን- አዎ፣ በፍጥነት ለእርሶ ፈጣን ምላሽ እንዲያገኙ እዛም ቢያስመዘግቡ ጥሩ ነው። በእኛም በኩል እየታየሎት ነው።
እሺ
እሺ ደንበኛችን መልካም ቀን ይሁንልዎት።